Hello ጤና ይስጥልን ጉዳይ ሀና እባላለሁ። የምትችይው?
አብሮ ይስጥልን። ስራ ፈልጌ ነበር እናት።
እሺ፣ ሙሉ ስምዎትን ይነግሩኛል?
ተመዝግቤያለሁ ከዚህ በፊት እሺ።
እና ያው ስራ አላገኘሁም።
ቢሮ መጥተው ነው የተመዘገቡት?
አዎ በዚህ ቁጥር ነው አይደለ የተመዘገቡት?
አዎ እሺ፣ አንድ የመስመር ላይ ጠብቁ የሌሎት አልማዝ ግርማ ነው አይደለ?
አዎ አዎ ተመዝግበዋል። ሁሉን ነገር አሟልተዋል። እርሷ አካባቢ የስራ ጥሪ አሁን ላይ ስለሌለ ነው። በሚኖር ጊዜ ግን text ነው የምንልከውና text ኡ ሲደርሶትና እርስዎ የሚሰሩት አይነት ስራ ከሆነ ሰዓቱ የሚመቹት ከሆነ መልሰው ይደውሉልን፣ የስራ ጥሪውን እንሰጦታለን።
እሺ እማ፣ አመሰግናለሁ።
እሺ እሺ፣ መልካም ቀን ይሆንልዎት አልማዝ።
እሺ ለሁላችንም ቻው።